አይ እዛ ደውሎ ያስመጣዋል። ሌላ hello
ሰላም እንትን ላይ አይቼ ነበር። Every Every ሁለት ሺህ ሁለት ነች silver color አሁን ሁለት ሺ አምስት
የሆነ እያስተዋወቅሽ አዎድ አይቼ ነበር እንትን ላይ TikTok ላይ አዎ እኮ አሁን እጃችን ላይ ያለው አምስት እና አስራ ሁለት ነው።
አምስት እና አስራ ሁለት Every ዋ ይቺ አውቶማቲኳ
ማኑዋል
ማኑዋል አዎ፣ አውቶማቲኳን ትክክል። አውቶማቲክ ላይ manual ነው። አንድ ከአራት አንድ ከአራት
Every
አዎ ያለጠፈ ያ ሁለት ሺህ አዎ ያ ሁለት ሺህ አስራ ሁለቱ አዎ
አምስት እሱ ሁለት ሺህ አምስቱ ስድስት ስድስት እ ምን አልከኝ? አብ- እ?
ሁለት ሺህ ስድስት ያልሽው እሱ ማነው? ሁለት ሺህ አምስት ነው ያልሽው?
ሁለት ሺ አምስት ሁለት ሺ አስራ የብሬው።
ሁለቱ የለጠፈ ነው ግን አንድ ከአራት ነው የሚባለው። ያለጠፈው ደግሞ ሁለት ሺ አምስት አንድ ከአምስት ነው የሚባለው።
የቱ ጋር ነው እንትናችሁ? እ፣ ፓስተር አባባይ ፓስተር አዎ hello
አቤት